Hello, Reyes BestBet.
hello ሬስ ፊልም ስቱዲዮ ሰላም ነው።
አለን፣ ሰላም ነው።
አለን አለን።
በቴሌ deposit አድርጌ እስካሁን አልገባልኝም ነበር።
በቴሌ
በቴሌ አ deposit text ገብቶላል።
እ deposit text ገብቶላል።
አዎ ገብቶልኛል። ያው በቃ እሺ፣ deposit ቴክስቱን ቴሌብር ነምበርህን እና የቤስት ቤት ቁጥርህን ላክልን። እሺ፣ ቴሌግራም ላይ እ ቴሌግራም ላይ እኮ ልኬላችሁ ነበር ግን ዲፖዚት ጸጥ ቴክስቱን።
ጸጥ አለኝ። እ
እሺ፣ ማን ነው የሚለው ቴሌግራም ስለ እ በፍቃዱ በፍ ቢኢኤፍ
ቢኢ ኬኢ ነው።
ቢኢኤፍ በፍቃዱ በፍ
በቴሌብር መቶ ብር ነው።
አረ አይደለም አራት መቶ
okay፣ እሺ። BE
SE F ነው።
አ SE ወይ በስልክ እ፣ ነገር እሺ፣ በቃ አግኝቼዋለሁ።
እ።
እንትን ነው ዘጠኝ አርባ ሁለት ምናምን ቴሌብር ነበረ ነው
ምኑ ዘጠኝ እ፣ አይ እንትኑ ነው እንጂ ይሄ የ BestBet የቤስ እ፣ የቴሌብር ስልክ account ይሄ ነው ዜሮ ዘጠኝ አርባ ሁለት አምስት ስድስት ሰባ ሰባት ዘጠና ሶስት ዜሮ ዘጠኝ አርባ ሁለት አርባ ሁለት ነው አ፣ እሺ።
ሀምሳ ስድስት ሀምሳ ስድስት አርባ ሰባት ዘጠና ሶስት
ዜሮ ዘጠኝ አርባ ሁለት ሀምሳ ስድስት አርባ ሰባት ዘጠና ሶስት አ፣
እሺ በቃ እልክልሃለሁ። እሺ ለእንትኖች እሺ።
ትንሽ ጠብቅ እሺ።
እሺ። ስን- ስንት ሰዓት ይቆያል? ይቆያል እንዴ?
አሁን እልክላችኋለሁ ያዩ እንደመለሱልኝ ይገባልሃል። እሺ እሺ። እሺ። thank you